Hello ሀይሉ እቤት እቤት ሰላም፣ እንዴት ዋልክ?
ደህና እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልህ።
ምን አልሽኝ?
ከቤት ቤት። አዎ GR ላይ add የተደረጉ game ኦች ነበሩ አይደለ?
አዎ አስጀምሯቸዋቸዋል?
እ አልተግባባንም መሰለኝ። ለመጀመር እንትን ብዬ ነበር የ penalty ውን በዲሽ ስለምንጠቀም እነሱ ያሉኝ እኔም ያልኳቸው ከ- ይሄ spin win ን ስለማይጫወቱት እህ።
spin win ይውጣና ጂያሩ ይግባልኝ ነበር።
spin ይውጣና GR ይግባልኝ ማለት እ፣ sorry spin win ወጥቶ penalty ው ቴሌቪዥኑ ላይ ይቻላል ብለውኝ ነበር፣ ግን አድርገናል እያሉኝ ነው። አልመጣልኝም። ዛሬ ያው እሑድ ስለሆነ አልደውልም ያልኩት
አልመጣላችሁም?
አልመጣ አለ cashier ኡ Already ተጭኗል።
cashier ኡ ላይ ይጫወታል።
እህ።
ቴሌቪዥኑ ላይ ግን እየመጣ አልመጣም።
አይደለም?
አዎ ነው ወይስ ሌላ አዲስ ቴሌቪዥን ያስፈልገኛል?
አይ ችግር የለውም። እዛ ላይ እኮ መጫወት ትችላለህ።
እኮ እኔም እሱን ብዬ ነው ጀምራል ያልኩት። እዛው ላይ የሚቻል ከሆነ spin and win ሰው ብዙ ስለማይጫወተው እ፣ አሁን ሼሌ ማዞሪያው ላይ spin and win ወጥቶልኝ ቴሌቪዥኑ ላይ እሱኛው እንዲገባ ነበር። አይቼ እሺ፣ ደግሞ አ- ሌሎቹ አሁን ላይ ሱቅ ጀምራለሁ ነህ?
ብዬ ነበር።
ልትልክልን ትችላለህ? እንያው
ሱቅ አይደለም አሁን።
እሺ ወይም ነገር ስልክልናለህ AnyDesk ላክልንና ያለውን ነገር check እናድርገው። ከዛ እሺ።
ተስተካከል ነገር ካለውም እናስተካክለዋለን።
ደስ ይለኛል በጣም። እሺ።
በጣም ቤት ቤት ላይ ብቻ ያለ game ኦች ስለሆኑ customer ይስብልሃል። ለዛው ነው አዎ በጣም ፈልጌው ነበር። እኔም ለዛ ነበር አንድ ሼሌ ላይ ልጀምርና ወደ ሌሎቹ ላይ ሄዳለሁ ብዬ እሺ ጠዋት ላይ ስለምንገባ ጠዋት ስትጋቡ ሱቅ ስትጋቡ AnyDesk ላክልን። እሺ በኃይሉ በቃ ችግር የለም አለ። ቪዲዮም ልካችሁልኛል። ቪዲዮን አይቻለ ልጆቹም አዎ።
ልኬላቸዋለሁ፣ ለሚሰሩት ልጆች እሺ እሺ እንዲያዩት ምን- ልኬላቸዋለሁ።
እሺ በቃ መልካም ችግር የለም ምሽት።
ነገር ልካለሁ።
እሺ እሺ፣ አሜን። ቴንኪው